Alright.
Hello?
Hein? Oh, Hello.
hello? Hello?
Oui, oui.
Ferran ደውን
አዎ እንትን ብሏል። አዎ በእንት- ኬኖ መጥቷል፣ ግን ይቆራረጣል። ታውቂያለሽ?
ኬኖ ወጣባችኋ ሲስተሙ አይ አልወጣም፣ ግን እንትን ብሎ አ፣ አይቼው ነው።
እንትን ይላል። በጣም ስታክ ያደርጋል።
እም፣ ማለት ይሄን ኮማ ሊሆን ሰዓት ላይ እ እ ፋይበር ነው እንደ ኢንተርኔት
ምንድን ነው እንዴ? ምን ፋይበር ነው ፋይበር ነው።
ቶሽባ ነች?
አይ ኢንተርኔታችሁ አረ
ኦኬ ፋይበር ነው ወይ?
እ፣ አዎ ኖርማል የቴሌው ማለት ነው። ይሄ ይሄ ገመዱ
እኮ አይ ፋይበር ብታስደርጉትም አሪፍ ነው፣ ግን እስ- ከሱም ሊሆን ይችላል። አሁን ምን- ከኮምፒውተሩ አይመስለኝም ችግሩ ግን
እንግዲህ ሌላም እንደምታውቂው ያው ሶስት branch ነው ያለን እና ሁለቱም ጋር እንደዛ አይነት ነው ዋይፋዩ እ፣ እዛም ጋር ያለው ነው ያስገባ ነው እንግዲህ ከቴሌ ነው አንድ አይነት ነው አሁን ሳን ነው የተለየ stuck ያደረገው። እኔ ግን በማለት stuck አላደረገብኝም እና
አሁን እስኪ ቆይ እንትኑን ያሳየ ምንድነው እ፣ ሪባኑን ያሳይና ይቆማል። አሁን ደግሞ መጥቷል። ወይስ manage ልክፈተው እስኪ። አሁን እያሳየ ነው እንትኑን ልኬ ነው እስኪ ማናጀር ውስጥ ገብቼ ልክፈተው ሁሉ እንግዲህ የ connection ሊሆን ይችላል ነው የምትይው
አዎ stuck ሲያደርግ ብዙ ጊዜ እንደዛ ነው።
አይደለ?
ያው የእንትኑማ ጨራሽ እኮ አይታሰብም።
ኮምፒውተሩ ከሆነ ሲጀመር መጀመሪያ አያስገባውም ነበር ብዬ ነው።
okay እኔማ ምናልባት RAM ኡን አዎ ምን ነበር upgrade አድርጌ የምታደርጉት እናንተ?
በቃ virtual ሙሉ ማለት ነው። ውሻ፣ ኬኖ፣ spin okay ሶስት ግን upgrade ን ብታስደርጉ እኮ አይከፋም፣ ችግር የለውም።
RAM ኡን ምናልባት ልጨምረው እንደ እያልኩኝ እያሰብኩ ነበር። ምናልባት ከሱ ጋር ብታደርገውም ከሆነ እኮ ችግር አይከፋም።
እሱማ አይከፋም። አይ መፍትሄ መፍትሄ ካላመጣ ብዬ ነው እንጂ አዎ።
ግዴታ እኮ ነው። እሱማ የእሱ እሱ ከሆነ አይ ችግሩ ስምንት ነው የሚሉት የእናንተ ስንት ነው ያልከኝ?
ምን GB ው ስንት ነው?
four GB ነው።
four ነው?
አዎ ዝም ብዬ four ገዝቼ ሌው
እ፣ ጨምርበት hello?
ምናልባት ወይ ወይ አለው መስመር ላይ ነው።
ያው እና ዛሬ አ እስቲ አሁንም እንደዛ issue የሚያጋጥም ከሆነ ወይ እንደዛ ይሆናል። አዎ ድጋሚ ወይ እናስፈትሸው።
ያው እኮ እሱን እኮ ነው ያው እናንተ ሁሉን ነገር ያው ስለምታውቁ ያን አዎ።
ያለውን ነገር እኮ አሁን ትንሽ ከእናንተ ይኸውና ሪኮሜንዴሽን እስቲ እሱ ሌውና እንደዛ ሞካከሬ ደግሞ የሚያደርግብህ ከሆነ አ፣ ንገረኛ እና እናሳየዋለን። አለ ድጋሚ
እሺ፣ እሺ፣ በቃ ቴንኪው በጣም ላሁኑ ደውልልኝ እስኪ። አ- ይኸውና አለን እስከ ማታ አይ አራት ሰዓት እሺ ደውልልኝ።
ታላ እሺ ቴንኪው ቴ አመሰግናለሁ። ደውላለሁ። እሺ እሺ እሺ ቻው እሺ እሺ